ዜና Hello hello ጤና ይስጥልኝ። ሰላም ነው? ይሰማል?
አዎ
እንትን memory full እያለ ነው እና እየሞላ ነው እያለ ነው እና አላችሁ እንደ memory
አይ የለንም።
ያላችሁ ምንድን ነው የሚደረገው?
የትኛው ነው ማሸነፍ?
እ፣ የትኛው ልበልህ? ይሄ ከሶፍትዌር ጋር የሚሰራ ግን ሶፍትዌር የለውም ይሄ
ምን አይነት ነው ስፔሊንጉ? የማሸነፍ ስፔሊንግ
የቱ ጋር ያለው ነው?
ትርጉም?
ሲያር-
እ፣ እሱ ሚሞሪ የለንም። ሲያረቴ ነው።
የለም አዎ እንደዚህ ምንድን ነው እየደወልክ እንደዚህ እየደወልክ ቼክ አድርገን በዚህ ስልክ ነው እና በዜሮ ዘጠኝ ስልሳ ቤቱ ይሄን ኔትወርክም ካልሰራለ ስልክ ልንገርህ ነው።
እሺ፣ ጋር ንገሪኝ።
ዜሮ ዘጠኝ ስልሳ
እሺ፣ አሁን ስልሳ
ስልሳ እሺ፣ ስልሳ ሁለት ስልሳ ሰባት
ስልሳ ሁለት ስልሳ ሰባት አ በሁለቱም እየደወልክ memory መጣው እያልክ check አድርገን memory አልመጣም እስካሁን ድረስ